ሰላም ጤና ይስጥልን። ቴሌብር
ቴሌብር ካርድ ለመጠቀም ደወልኩኝን።
አቤት፣
ለቴሌብር ካርድ ለመጠቀም
የቴሌቪን አ
አዎ፣ game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
አ
game ነው። game ኦቹን ሲጫወቱ ሽልማቶች አሉት።
አ ነው።
አዎ፣ እስከ ስንት ድረስ?
አስር ጥያቄ
አስር ጥያቄ።
መመለስ አለቦት። አዎ፣ ለመሸለም
okay። ከሸነፈ በስንት percent ይመጣል?
እሺ ኮከብ ዘጠኝ ሰማንያ አምስት ይመሰላል ብለው ደውሎ ስድስት ቁጥር ሶስት ቁጥር ላይ ለመጫወት የሚል አለ። ሶስት ቁጥር ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት ይችላሉ።
እስከ ስንት ድረስ ነው?
ጥያቄና መልሱ እስከ አስር አስር መመለስ አለበት።
okay እሺ እሺ፣ ትረዳለህ።
ምንም አይደለሽ።